ሄሎ ፍቅር ነኝ።
ፍቅር እንዴት አመሸሽ?
ሰላም እንዴት ነህ?
አለን ዘጠና ስልሳ ሁለት ዘጠና ስልሳ ሁለት እሺ ምንድን ነው? የራሱ order ነው። ሰማንያ አምስት ብር ጨምሪልኝ ብሎ አይቻልም በይው። አይመስለኝም፣ እንደዛ የሚቻል አይመስለኝም። ይቅርታ በይው። ምን አልከኝ? ይቅርታ እሺ።
ምግብ ቤት ዘጠና አልታዘዘም ስልሳ ሁለት አልታዘዘም።
አዟል እያለች ነው። አሁን ደግሞ
ታዟል።
አልታዘዘም ሄሎ።
ስራ አዟል እያለች ነው። እሺ እሺ፣ ተይ በቃ ፍቅር እሺ በቃ እሺ አባት